እንደነበር ፌቨር ሳይሆን ነው ሆኖ ሄሎ
ሄሎ አቤት አቤት ወይ ቅርታ ማን ነበር ስምሽ ሞገስ እንዴት ነህ አሉ ደህና እግዚአብሔር ይመስገን እሺ አምሮ ቴምስ አልታዘዝንም እያሉት ነው አዎ አልታዘዘም እነሱ ጋር እስኪ ላናግራቸው አቅርብልኝ እሺ
hello ጤና ይስጥልኝ አምሮኝ ቲምሲ ነው አዎ እሺ በ order number መቶ ስድስት ዜሮ ዜሮ ሰላሳ ሶስት ተቀበላችሁ አዎ እሺ እሺ አመሰግናለሁ ሄሎ ሄሎ እናት ሄሎ ሄሎ ወይ አቅርብልኝ ልበላት አ- አንዴ።
እ- እ- cancel ነው ልበላት ካንስል ነው ልበላት አንዴ
cancel ነው ለእሷ ነው አዎ
ላ- እንትን ላ- ላገናኝሽ አገናኘኝ አዎ
hello እናት ከዚህ በኋላ አይሰራም እሺ ቢደውሉልሽም ከዚህ በኋላ አይሰራም ቢደወልልሽም እሺ አይሰራም?
አዎ አይሰራም ሰዓት ስለሄደ
እሺ አይ ይሰራ ካልሽኝ ቶሎ ስለሚወጣው ላወጣልሽ ነበረ ስንት ደቂቃ ይፈጃል ከአምስት ደቂቃ በላይ
አይ
እ? ይቅር hello ይቅር ይቅር አዎ ይቅር እሺ እሺ ወይ ይቅር እሺ እሺ ወይ hello
ሞ- ሌላ?
በቃ ጥለህ ውጣ ሞገስ ወይ ጥለህ ውጣ እሺ
እሺ እናቴ እሺ ጥለህ እሺ እሺ እሺ እሺ እወጣለሁ ግን cancel ቶሎ አድርጉልኝ እሺ እሺ እሺ እየፈጠሩ